ሄሎ ሄሎ
እንደምን አሉ? ሰላም ነሽ?
ሰላም።
ቴሌብር አስመዝግቤ ነበረ ከዚህ በፊት ብር ነበረብኝ።
refund ነበሩት?
አዎ በምን ምክንያት ነበር?
ቲማቲም እንትን ብዬ መቶ ሰማንያ ብር መቶ ዘጠና ብር ቆርጦብኝ
fail አድርጎ ነው ወይስ?
አሁን happy hour የነበረበት ሰዓት ማለት ነው። አሁን አምስተኛ ነው። አሁን ስደውል
እሺ አንዴ ጠብቁኝ መስመር ላይ በዚህ ስልክ ማለት ነው።
ለደወሉልኝ ስልክ ነው። ሄሎ ይቅርታ፣ ትንሽ ይጠብቁኝ ሲስተም እያስቸገረኝ ስለሆነ ነው። ምን ነበረ ፌል ያደረገው?
ሌላ
ሄሎ ሄሎ፣ አቤት
ምን ነበረ fail ያደረገው? ምን አይተም ነበር?
ቲማቲም ነበረ። ቲማቲም ሁለት ኪሎ ዘናዊት በሚል ማለት ነው።
ምን አሉኝ?
እዚህ happy hour ላይ ድምፁ ትርቆብኛል።
አምስት ብር ነበር የቆረጠብኝ።
ሄሎ
ሄሎ አይሰማም?
እ፣ ድምፁ ትራቀብኝ።
አሁን ይሰማል?
አሁን ይሰማል። ሲሳይ ላይ ነው ድንች ነው። hello
አቤት
ሲሳይ ላይ ድንች ነው።
ሰናይት፣ አዎ
ሄሎ ሄሎ አይሰማም?